Portano Banco Millardaws.
Hello, Amaariffaan danda'u afaan Oromoo kana.
Afaan Oromoo አኔም ቤኩ እሺ፣ እኛ በአማርኛ እናውራ።
እሺ በአማርኛ ልሞክርና አዎ ለማስተላለፍ ነበር ብሩን እዛ ላይ ሄሎ ካሽና ስለ ብር የለውም በምንድን ነው የምናስተላልፈው ብዬው ነበር።
በቴሌብር account ለማስተላለፍ ፈልገው ነው።
አዎ እንደዛ ፈልጌ ነበረ፣ ግን እዛ ላይ transaction ኑ ላይ የለም።
እሺ system system update የተደረገ ስለሆነ ነው ደንበኛችን፣ ለዛ ነው የማይሰራው።
okay ትንሽ ቀን ሊቆይ ይችላል።
አዎ ሊቆይ ይችላል፣ ግን በሌላ ስልክ ቁጥር ገቢ ማድረግ ይችላሉ። ሌላ አማራጭ አለን። ከዛ በዛ ገቢ አድርገው እ በቴሌግራም ከላኩልን በኋላ እኛ አዎ።
ገቢ እናደርግሎታለን ወደ እርሱ account።
አዎ ገቢ በፊት አድርጌ ነበር። እዛ ላይ የተጫወቱትን ወጪ ለማድረግ ፈልጌ ነው አሁን።
ወጪውን የፈለጉት አዎ አዎ
በስልክ ይጠቀማሉ እንዴ?
ይጠቀማሉ። አዎ በስልኬ ነው፣ በደወልኩት ስልክ ነው የሚጠቀሙት።
በኦንላይን ነው የሚጫወቱት?
አዎ አዎ
እሺ ምንድን ነው withdraw ብለው branch payment ይመጣሎታል።
አይመጣም አይመጣም፣ እዚህ ላይ ቫይተሩ ላይ አይመጣም።
branch payment የሚል አይመጣም
branch የሚለው ይመጣል።
እኮ እሱ ውስጥ ይግቡና ኮድ ሲላክልዎት አ ያንን ኮድ screenshot okay።
አድርገው አ እና የቴሌብር account ኦን ስልክና ስም አዎ።
አድርገው የሁሉ ስፖርት account ሙሉ ስልክ ስልክና ስሞትን አድርገው ከኮዱ ጋር በቴሌግራም ይላኩልን።
okay okay። እሺ እሺ እሺ እሺ መልካም ቀን።
እሺ፣ አመሰግንሻለሁ።